ዜሮ hello ጤና ይስጥልን።
አብሮ ይስጥልን።
ከሐዋሳ Express ነው የምደውለው።
እሺ
እ ሶስተኛ ላይ ላኩልን አለ አይደለ? ክሊኒክ kit ኡ።
እ፣ ቆይ አንዴ።
እሺ
እሺ የላካችሁልኝ ነው ሁለት piece ብላችሁ?
አይ yellow ምናምን ብለው የላኩልኝ መርጠው አለ አይደለ?
okay። አዎ አዎ እሱኛው set one ብለዋል።
አዎ፣ set ኡ አንድ ነው። አዎ ልክ ነው።
አዎ፣ በ- ማ- አይተውታል አይደል? ፎቶ color ሲያስመርጥ የተለያየ አይነት ነው የሚያመጣው።
አዎ የተለያየ አይነት ነው። ያው color ችግር የለውም እናንተ ግዴታ ነው ስላላችሁ ነው እንጂ አዎ color ስል አሁን ይሄኛው color ብሎ color ያስመርጣል እንጂ color ነቱ ሳይሆን ውስጡ ላይ የሚይዛቸውን ብዛት ነው የሚገልጸው።
okay።
ስለዚህ እርስዎ በመረጡት ነው። በኋላ ያው complain እንዳይመጣ ነው ይህን ብዬ ነበር እንዳይሉ ምናልባት አዎ።
የሚፈልጉትን በ screenshot ይልኩልኛል በፎቶ ብዙ አይነት ስለሆነ
እኮ እዛም ሙሉ kit ኡ ላይ እኮ ያሳያል አይደለ?
አዎ ያሳያል። ግን ፎቶ አንስቼ ልላክሎትና እሺ ይምረጡልኝ አንዴ።
እሺ እሺ